Hello ጤና
Hello ጤና ይስጥልኝ። እንትን invite invite invite አድርጌ አምስት መቶ ብር እንትን ብዬ ነበር፣ ግን እስካሁን አልገባልኝም። ሀያ አራት ሰዓት አልፎታል።
Okay አሸንፈው ነበር።
አዎ
Okay አዎ፣ ብር ነው ያሸነፉት አምስት መቶ ብር።
አዎ
Okay ማን ነብ- ማን ነበረ ስሙት?
ሄኖክ
ሄኖክ።
አዎ
Okay እሺ፣ አሳውቅልታለሁ ይመለሳል እ?
ይገባል። አሳውቅልታለሁ አሁን ይገባሉታል። አምስት አምስት መቶ ብር አይደለ?
አዎ አዎ እናስገባሉታለን። ይቅርታ በጣም እሺ